ማስተማር እንደዚህ ይደረጋል ያለ
አሁን ሚስጥ ደግሞ በጣም ከስተመር ነች። የበላይ ምንድን ነው የቀረው?
ስኮር ግን አለ
እኔ እንጃ ማሪ።
ሄሎ ሄሎ ጤና ሄሎ፣ ይስጥልኝ።
ወይ ከቺፕቺፕ ነበር የምደውሉት።
አ እሺ እሺ order አድርገን መጣ አይተም ነበሩት።
አ
ምን ነበር የቀረው order?
ወይኔ ይቅርታ፣ እኔን ወስጃለሁ። እሺ ዛሬ
ወስድ ወስደዋል።
አዎ ወስጃለሁ።
ስለዚህ አመሰግናለሁ።
የቀረ የለም።
አዎ ይቅርልኝ።
እሺ check ለማድረግ ነበር። እናመሰግናለን።
እሺ በጣም አመሰግናለሁ።
እሺ መልካም ምሽት።